hello hello አይሰማም?
ይሰማል አባ።
አሁን እያወራሁሽ ተዘግ- ተዘግ- ተቆርጦ
ሄሎ ሄሎ እሺ፣ እያየሁልክ ነበረ። እየገባለን check እያረኩ ነው።
አ፣ እየገባ ነው።
እም check አላረኩም። የሁሉም ገብቷል።
አይ የሁሉም አይደለም፣ ገና ግማሽ ላይ ነኝ። ሰባት ኬክ ነው ያልከኝ?
ሰባ አምስት ይሆናል በአጠቃላይ። እሺ፣ እየገባ ከሆነ ገብቼ አየዋለሁ።
በቃ እሺ።